ጤና ይስጥልኝ አሪፍ ነኝ። መሀሌት ነኝ። በአቋም ልርዳዎት?
ኧረ እባካችሁ ብራችንን ለምን አት- አትመል- እንትን አትሉልንም? ከሀያ አራት ሰዓት እኮ ሞላው እየጠበቅናችሁ ነው እስካሁን።
እሺ ደንበኛችን በዚህ ቁጥር ነበር ያስመዘገቡት?
አዎ
እሺ ሞትም አለ በይን።
ነግሬሻለሁ ቅድምም ዳግማዊ ዳንኤል።
እሺ ደንበኛችን የእርስዎን አሁን እያየንልዎት ነበረ።
እ
በባለሙያዎቹ በኩል አሁን እየተነጋገርን ስለነበር ነው የነገሩን መረጃ በእኛ በኩል አሁን ተስተካክሎ አልቋል። ልንደውልልዎት ነበር እንደውም። ስለዚህ check ያድርጉትና account ኦትን እ የሁሉ ስፖርት ማለት ነው። አሁንም ብሩ ከሌለ ሁሉ ስፖርቶችን ያናግሯቸው።
ሁሉ ስፖርት Jambo Bet ላይ ነው እኮ እንትን ያልኩት።
እሺ ደንበኛችን እያየሁልዎት ነው የእርስዎን። ዳግ- ዳግማዊ ዳንኤል አይደል ያሉኝ?
አዎ
እሺ የ- የትኛው ነው የእርሱ ያልገባሉት? ሁለት deposit እና withdrawal issue ነበሩት አይደል?
አዎ የትኛው ነው?
ሁለቱም withdrawal እና ሁለቱም withdrawal withdrawal ሁለቱም አልገባልኝም። እ deposit ኡም አንደኛው አልገባልኝም።
እሺ ደንበኛችን በድጋሚ እናሳውቅሎታለን በእኛ በኩል። እርሱም ደግሞ ያናግሯቸው betting ኦቹን። የሚቀየር ነገር ካለ መልሰን ደውለን እናሳውቆታለን።
እሺ እሺ መልካም ምሽት ይሁንልዎት።